ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ከአሪፍ ፔይ ነበር የምደውለው ደንበኛችን
እ ከአሪፍ ፔይ ነበር የምደውለው።
ከምን አሪፍ ፔይ
አረስ ጊዜ አ ትላንት ደውለውልን ነበረ። የሚፈልጉትን አገልግሎት አግኝተዋል?
አላገኙም መሰለኝ። ሌላ ሰው ነበር ያው በዚህ ስልክ። አዎ
እሺ ደንበኛችን
እ እንትን ነው ይሄ ባ- ወደ ባሞስ ምናምን መሰለኝ transfer ለማድረግ እሺ ፈልጎ መሰለኝ ልጁ
እሺ እዛ ነው ወይ በኋላ ሲመጣ አገናኝሻለሁ። ልጁ እሺ ደንበኛችን ይሰራል አ?
አዎ ይሰራል።
እሺ፣ በቃ።
እሺ መልካም ቀን።